hello
ህይወት ተነስቶልኝ ከኢሴት ነበር ደውሎት።
አዎ ደውዬ ነበር።
አዎ እሺ እ፣ ከአዲስ አበባ ወደ ጅቡቲ ለመሄጃ ብቻ በረራ ፈልገው ነበር።
አዎ እሺ ዛሬ ላይ የቀረው እሺ አንድ በረራ ነው። እሱም ዋጋው የሚሆነው አርባ ሶስት ሺ አንድ መቶ ሰባ ሶስት ብር ነው።
ስንት
አርባ ሶስት ሺ አንድ መቶ ሰባ- ሰባ ሶስት ብር ለበ- single አዎ ለመሄጃ ብቻ OK። ስንት ሰዓት ላይ ዘጠኝ ሰዓት ከሀምሳ አምስት ዛሬ?
አዎ እሺ የነገውስ
እሺ ነገ ላይ እሺ ሁለት በረራ ነው ያለው። ዋጋው OK።
በተመሳሳይ ነው አርባ ሶስት ሺ አንድ መቶ ሰባ ሶስት ብር
እሺ እሺ በቃ እሺ።
እሺ ሌላ ምረዳዎት ነገር ይኖራል?
አይ ምንም የለም። እሺ ተደውሎ እናመሰግናለን። መልካም ቀን።
እሺ አሜን thank you